ሰላም ነው?
ሰላም።
የ Best የ Best Bet ስልክ ነው?
አዎ Best Bet ነው። ምን ልርዳ?
እ ብር withdraw አድርግቼ ማለት ነው ይኸው ይመጣል ምናምን ብለውኝ እስካሁን አልመጣልኝም።
እሺ፣ አሁን በደወልክበት ቁጥር ነው Best Bet አይ የምትጠቀመው?
በአስራ አምስት በአስራ አምስት ቤቱ አስራ አምስት
እሺ። ዜሮ ዘጠኝ አስራ አምስት አስራ አራት እሺ ሀምሳ ሰባት እሺ።
ስልሳ አንድ
ስንት ብር ነው?
ሶስት ሺህ ብር ያስተላለፍኩት ወደ ንግድ ባንክ አስይዤው processing ላይ ነው ምናምን ግን መመለስ አልችልኝም።
መመለስ አይቻልም። ወደ ንግድ ባንክ የተደረጉ transaction ኦች ደግሞ ትንሽ ይቆያሉ በ Chapa በኩል።
እም፣ ጠብቅ ለዛ እንደዚያ ነው።
አይቆይብኝም ነበር።
አዎ ትንሽ ይቆያል። ለዛ ነው። እሺ ለ Chapa አሳውቀናል፣ ይስተካከላል።
እሺ ለእነሱ ሳይድ ቢስተካከል ስለሆነ ነው። ይቅርታ።
እሺ።
እሺ።